ኃይሉ ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
ይቅርታ ይቅርታ መልሼ የደወልኩ እሺ፣
ከችብችብ ሁሉንም በአንድ ቀን ነው አይደል order ያደረጓቸው?
ሁሉም በአንድ ቀን ነው order የተደረጉት። ትናንትና አንድ ላይ መድረስ ነበረባቸው። ያ
okay ሽንኩርትና ድንች ነው የሚቀረው። ስንት ስንት kg እንዳዘዘ ድንችና ድንችና ቲማቲም ነው የሚቀረው።
okay፣ ኪሎ ድንችና አምስት ኪሎ ቲማቲም፣
አስር ኪሎ ድንችና አምስት አምስት ኪሎ ቲማቲም።
system እያሳየን ስላልሆነ ነገር check አንዱ ጋር ታደርጋለህ ደውዬለት እንድመጣ ነበረ።
እናደርጋለን።
እዚሁ ጋር እሺ።
ደውዬለት ነበር ትናንትና ኮድ ልኬለት የሽንኩርቱን እ፣ እንትን ያደረገው okay
እሱ ልጁ የሚለው ማን የሽንኩርቱን driver ሩ?
ያደረግኩት ያ መሰለኝ ትናንት እም።
የመጣ ማለት ነው።
እም፣ እኔ ያነሳሁት እሱን ነው። system ላይ እኔ ጋር ይታየኛል አለ። እኔም application ኑ ላይ ይታየኛል። በእርግጥ
እንዳዘዙ ምንም ያ ኮዱን እኔ ካልሰጠኋቸው በስተቀር እነሱ እንትን ማድረግ አይችሉም።
እሱ ኮዱን ልክ እኔ ጋር ነው።
ይታያል። ስለዚህ እኔ ጋርም አ።
ይታየኛል፣ እሱም ደግሞ ይታየኛል ብሏል። አለ በደንብ ትየው ነው የሚለው።
okay ካለሽ አይ አይ፣ በደንብ እንደዚህ አስተላልፍ የለት ሁሉ ነበር አስተፈኖራ ያየ ነው። ሙሉ ለሙሉ ምንም የተሞላ ነገር እያሳየን አይደለም። ክፍያ ብቻ ነው እያሳየን ያለው። እሱም ዕቃ check አድርገን ለእንደ ወጣ እናደርግሎታለን።
ያ አሁን application ኑ ላይ ይኸውልሽ፣ እዚያ መጀመሪያ ላይ ትናንትና application ኑ ላይ ትናንትና እም፣
የሚያሳይ የነበረው ሽንኩርቱ ሲደርስ ግሪን ይሆናል ሙሉ አይደለ? ደርሷል